ሄሎ ሄሎ አ በቮቸር ነው ዊዝድሮ ያደረግከውና እም voucher code ኡን ይዘህ ሄደህ ቤት ቤት ሱቅ ላይ ብሩን ማውጣት ትችላለህ። እሺ
ይሄኛው voucher ኡ ውስጥ ውስጥ ያለው አዎ አልወጣም። ሶስት መቶ ብሩ እሱን አግኝቼዋለሁ እና ምን ታደርጋለህ መሰለህ voucher እንትን ላይ voucher history ላይ እም ታገኘዋለህ። voucher code ኡን ቀኑን አስተካክልና start date እና end date ኡን ቀኑን አስተካክለህ እም ከዛ voucher code ኡ ትወጣልሃለች። voucher code ኡን ይዘህ ሄደህ ቤት ቤት ሱቅ ላይ ማውጣት ትችላለህ።
አምስቱስ
እሱም እንደዛው ቀኑን አስተካክልና በነገርከኝ ቀን እ እን አስተካክልና voucher code ኡን አውጣና ከዛ ቤት እም ቤት ሱቅ ላይ ሄደህ አውጣ ብሩን።
መመለስ አይችልም?
መመለስ አንተ ራስህ ነው የምትመልሰው። code ኡን copy እም ታደርግና voucher ላይ መልሰህ deposit ታደርገዋለህ።
እሺ እሺ አመሰግናለሁ። መልካም ምሽት።
እሺ አመሰግናለሁ።
እሺ